Hello ጤና ይስጥልኝ አልማዝ ይባላል። ለምን ልርዳው?
መንገድ ላይ ጎማ ተበልቶብኝ ነበር እና ጎሚስታ የሚወስድልኝ ሰው ጎማ ፈልጌ ነው። ተራ ሰው ጎሚስታ ጎሚስታ የሚሰራ አዎ፣ Okay። እ፣ ጎማው ሞ- ስለተበላሸው ጎሚስታውን የሚሰራ ባለሙያ ነው የሚፈልገው።
አዎ፣ አዎ።
እሺ ማን ልበል? ስም
ስም ሀያት ሙረድ ሀያት ሙረድ። የት አዎ።
አካባቢ ነው?
እ፣ ጉርድ ሾላ ጉርድ ነው።
ሌላው ጋር እሺ ከዚህ ቀደም ጉዳዩን ተጠቅመው ያውቃሉ?
አይ አላውቅም።
እሺ ስለ ጉዳዩን መረጃ ከምን ላይ ነው ያገኙት?
ከሬዲዮ ላይ እም፣ እሺ እ፣ ባለሙያው እንደክልሎት አለ ወይ?
እሺ፣ Hello እሺ እሺ ቆይ